ስለ ሰላም ጤና ይስጥልን ቤት
አብሮ ይስጥልን። እንትን ነበር bonus bonus እንድትሄድልኝ ፈልጌ hello፣ ወይ ቦነስ እንድትሄድልኝ ፈልጌ ነበር።
እሺ፣ እሺ እንትን ንገረኝ፣ cashier code ኡ ንገረኝ።
እሺ፣ ዘጠና ዘጠኝ እሺ ስልሳ ስምንት ዘጠና ዘጠኝ ስልሳ ስምንት እሺ ዜሮ ዜሮ እም፣ አንድ
lost ነው total odd ኡ ለወጣበት ሲካፈል ከሀያ በታች ስለሆነ refund bonus የለውም። እሺ ስለደወልክ እናመሰግናለን። መልካም ቀን